ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳው?
የለም የኔ መበት ሁለት ጊዜ ነው ቆርጬ ነበርኩት። የለም አንዱ ሞቶ አርባ አምስት ምናምን የያዘ ነው። ሁለተኛ ጊዜ ነው እንደዚህ የምታርጉት።
ምኑ ነው የሌለው?
ብዙ ቁጥሩ የለም።
የምን ቁጥር?
የቅዳሜ ቆርጬ ነበር ሁለት ጊዜ እና አንዱ የለም። ሞቶ ነበር ጠፋ።
እኮ አልገባኝም። ደንበኛችን አብራርተው ይንገሩኝ። ምንድን ነው የጠፋው? ምንድን ነው የቆረጡት? አልገባኝም።
እሺ የቆረጥኩት የነበረ ሁለት ጊዜ ነው ቆርጬ የነበርኩት።
ትኬት ነው በቅዳሜ የቆረጡት?
on- አይ፣ በኦንላይን ነው እሺ።
እና የለም።
bet history ውስጥ ገብተው check አድርገውታል?
አዎ ተጨማሪ ቢገብ ብቻ የለም።
ተጨማሪ ውስጥ ተ- bet አዎ።
history የሚለው ውስጥ ገቡ?
ምን ምን?
bet history የጨዋታ bet- ዝርዝር የሚል አለ።
አዎ አዎ የለም።
እዛ ላይ ገብተው ከላይ ደግሞ ሳምንት የሚል አለ። እሱ ላይ ተጭነው ይዩት።
አዎ ሳምንት አለ። ሁሉም ሞክሬያለሁ። እስከ- ደግሜ ልተው።
refresh እያደረጉ ይሞክሩት፣ ይመጣል።